ስንቴው ጤፉ ደርሶ ጎተራው ተሞልቶ ስንቴው ጤፉ ደርሶ ጎተራው ተሞልቶ እንዴት ሰውን ክዳን ይመርጣል እንቁቶ እንዴት ሰውን ክዳን ይመርጣል እንቁቶ የወዳጅነቴን ልጥራ ብታዋጣኝ የወዳጅነቴን
ትመጫለሽ ብዬ በሬም ባልዘጋው ትመጫለሽ ብዬ በሬም ባልዘጋው ከፍቶ ታድሯል ብሎ መች ጠየቀኝ ሰው ከፍቶ ታድሯል ብሎ መች ጠየቀኝ ሰው እኔ እንደ ብላቴ ይዤሽ እንዳልኖር እኔ እንደ ብላቴ ይዤሽ እንዳልኖር ማፍቀር የጅል ሆነ ጊዜው የጠርጥር ማፍቀር የጅል ሆነ ጊዜው የጠርጥር ዘመዴ ዋንዴነ ዘመዴ ዋንዴነ ዘመዴ ዋንዴነ ዘመዴ ዋንዴነ
ለነገር ቢሰጠው አንጀቴን ላቆስል ለነገር ቢሰጠው አንጀቴን ላቆስል አንተን ያኮራ ቀን ለኔ አይነጋ ይመስል አንተን ያኮራ ቀን ለኔ አይነጋ ይመስል የቸርቸር ጎዳናው የባምቢስ አስፋልት የቸርቸር ጎዳናው የባምቢስ አስፋልት አንሸራቶ ሲጥል ያስፈታል ወይ ቤት አንሸራቶ ሲጥል ያስረሳል ወይ ቤት ዘመዴ ዋንድ የለ ዘመዴ ዋንድ የለ ዘመዴ ዋንድ የለ ዘመዴ ዋንድ የለ
እንዴት አልመጣሽም ብራ ውሎልሽ እንዴት አልመጣሽም ብራ ውሎልሽ ምነው በዘነበ ባየው ጥሎብሽ ምነው በዘነበ ባየው ጥሎብሽ ወደ እኔ ስትመጪ እንቅፋት አይንካሽ ወደ እኔ ስትመጪ እንቅፋት አይንካ መንገላሽ ተረፈኝ ወድቀሽ ከተነሳሽ መንገላሽ ተረፈኝ ወድቀሽ ከተነሳ ዘመዴ ዋንዴነ ዘመዴ ዋንዴነ ዘመዴ ዋንዴነ ዘመዴ ዋንዴነ
ላደራ ብታመን ለዚህ ለዚያ ሲሉኝ ላደራ ብታመን ለዚህ ለዚያ ሲሉ በሰው ምናምንቴ ጎጆዬን በደልኩኝ በሰው ምናምንቴ ጎጆዬን በደልኩኝ አቃልለዋለሁ አስጠንቅቄ ሁሉን አቃልለዋለሁ አስጠንቅቄ ሁሉ ተሸክም ያዘልቅም ለኔም አይሆነውን ተሸክም ያዘልቅም ለኔም አይሆነውን ዘመዴ ዋንድ የለ ዘመዴ ዋንድ የለ ዘመዴ ዋንድ የለ ዘመዴ ዋንድ የለ
የነሳኝን ሁሉ አለኝ ስል አለኝ ስል የነሳኝ ሁሉ አለኝ ስል አለኝ ስል እኔ ብቻ ቀረው ሳላርባይ ሳልከስል እኔ ብቻ ቀረው ሳላርባይ ሳልከስል አሁን ምን ያረጋል ልጋብዝ ብትይ አሁን ምን ያረጋል ልጋብዝ ብትይ ፍትፍቱን መረቁን ሲያምረኝ ፊት ነስተሽኝ ፍትፍቱን መረቁ ሲያምረኝ ፊት ነስተሽ ዘመዴ ዋንዴነ ዘመዴ ዋንዴነ ዘመዴ ዋንዴነ ዘመዴ ዋንዴነ ማሳውን ማስቆፈር ማሳረስ አብሮሽ ማሳውን ማስቆፈር ማሳረስ አብሮሽ ጥጃ ጎተትሽ እንዴ ኮርማውን ንቀሽ ጥጃ ጎተትሽ እንዴ ኮርማውን ንቀሽ የዘንድሮ ጉዴ ቢቆጠር አያልቅም የዘንድሮ ጉዴ ቢቆጠር አያልቅ ሰፍረው የሰጡኝን ጠየቁኝ በልቅም ሰፍረው የሰጡኝን ጠየቁኝ በልቅ ዘመኔ ዋንድን ዘመኔ ዋንድን ዘመኔ ዋንድን ዘመኔ ዋንድን